ሰላም ሀምሳ ሰማንያ አራት order ነበር።
ሀምሳ ሰማንያ አራት ምን ነበር?
አዎ ምግብ ቤት አትሰጠኝ ምን አልተባበር አደጋው እኛ ጋር የተደወለው ደግሞ አሁን ነው እያልኩ
እ እ እኛ ጋር የተደወለው አሁን ነው። እኔ ጋር አስራ ሰባት ደቂቃ ነው የቀረው።
Okay፣ አሁን ገና ነው የታዘዘው? እየሰሩት ነው? Hello ይሰማኛል። Hello አይሰማሽም?
አይሰማም፣ ይቆራረጣል። አሁን ነው የታዘዘው? መስራት ነው?
በስንት ደቂቃ ነው የምታዘው? እ?
አሁን እዚህ ጋር ሀያ ደቂቃ መስራት ነው።
አልጀመረም። እሺ፣ አሁን ነው የታዘዘው ወይ መስራት ጀምረዋል?
ሀያ ደቂቃ በፊት ነው የታዘው እያለኝ ነው። እኔ ጋር አስራ ሰባት ደቂቃ ነው የቀረው።
እኮ ብሎኛል። አሁን መስራት ጀምረዋል እየሰሩ ነው ያልክ ሰው።
ድምፅሽ ግን ይርቀኛል። ሰላም
እሺ፣ አሁን ሳይሰማም አሁን ይሻላል።
እሺ አሁን መስራት ጀምረዋል። ምግቡን ግን መስራት ጀምረዋል ወይ?
ምግብ መስራት ጀምሯል። ስንት ደቂቃ? ከዚህ በኋላ አምስት ደቂቃ ይቆያል። ሰላም አምስት ደቂቃ Hello፣ አሌክሳንደር አምስት ደቂቃ ነው አይሰማሽም?
ያልከኝ?
አምስት ደቂቃ ከዚህ በኋላ
ቆይ እሺ፣ አንዴ አትዝጋ። እ፣ ሳሚ ሳሚ ሰላሳ ስድስት ደቂቃው ነው እና ምግቡ እ፣ አምስት ደቂቃ ይቆያል ከዚህ በኋላ እያለ ነው። አሁን ሰላሳ ስድስት ደቂቃ ነው። ሀምሳ ሰማንያ አራት ትደውልለታለህ? Hello አሌክስ ወይ ሰላም ይደውልልሃል። እሺ አሁን አይ